ልቤ ነው።
አንቺ ሱማሌ ወይ አለሽ እንዴ?
ውይ አንቺ ነሽ እንዴ?
አንቺ ነሽ እንዴ? ምን ነው ሲደወልልሽ አታነሽም? ስልክ ማንሳት አቃተሽ?
ኧረ እባክሽ ማርያምን ምነው ወሬ አበዛሽ?
እግዚአብሔርን ዜነባ እንዲህ አልጠበኩሽም ነበር።
እውነት እውነቴ ነው የምልሽ። ለሜሮንም ነግሬያታለሁ፣ ለደራርቱም ነግሬያታለሁ።
ምንም ስልኬ የሆነ ስልጣን ሞክረሻል። ስልኬ ላይ ሞክረሽ ያልተሳካ ጥሪ ገብቶልኝ የእናንተ ሹፌርም ነግሬዋለሁ።
አይ ስልኬ ይሰራል ግን እንግዲህ እንዴ አታነሽም? ይጠራል።
ኧረ በእናትሽ ከምር በዚህ ስልክ አልደወልኩልሽም?
ይሄ የቢሮ እኮ ነው። አንድ ቀን የተደወለው አይቼዋለሁ።
አንድ ቀን ነው የተደወለ።
ለማንኛውም እም፣ እንዲ ወይኔ ሲል እንዴት ገብተሻል እንደጠላሁት አሁን ቢሮ?
ቢሮ ነኝ። ያው ማርያምን እንድትመጪ ግን አልፈልግም። እንድትመጪ ግን አልፈልግም።
እኔም አልመጣም እንዲሁ እውነት በስልክ ነው።
እንድትመጪ አልፈልግም። እኔ normal ነኝ። ለምንድን ነው የምትጠይቂኝ?
ኧረ እባክህ እቤት የነበርኩ ጊዜ ነው መጠየቅ ነው እንጂ ዛሬ መጥተሽ እንድትጠይቂኝ አልፈልግም።
እቤት እቤት እያለሽማ ስልክሽን አታነሽም።
ኧረ ይሄማ ምክንያት ሊሆን አይችልም።
እንዴት
በቃ መልካም እያመሰግናለሁ። ለማንኛውም ይባላል?
አዎ።
ለቡርቴም ነግሬያታለሁ እና ከዚህ በላይ ተ- እ?
ውይ በእናትሽ ተይው በቃ
ምን አይነት ሰው። ለማንኛውም ሰላም ሁኚ ውዴ።
በስላሴ እኔ ነኝ ዱሮም ቅርቅር ስለምሮጠው
እሺ በቃ